hello ወይ ፍቅር ተገናኛችሁ አይደለ?
አረ ወላሂ ስደውልልኝ አልሰራም እያለኝ እኮ ነው። አሁን ራሱ እሷ ጋር እየደወልኩ እኮ ነው።
እንዴ ቆይ እስኪ ቆይ ቆይ አንዴ
ስደውል እኔ ጋር አይሰራም። ሁለቴ ሶስቴ መስመር ትይዘላለች። ከዛ በኋላ ደግሞ መልሶ ይዘጋል። አይሰራም።
ዲስትሪክት ፉድ እዛው ነው አይደል የሚመለሰው? ኪዲ እ?
ዲስትሪክት እዛው ነው የሚመለሰው። ቆይ አንዴ በቃ እሱ ስልክ busy ነው ትመልሰዋለህ። ምግብ ቤት ናቸው እና ታውቀው
ይኸው እዚህ ጋር ዛፋው ይኸው መልሻለሁ ፍቅር።
ቆይ አንዴ ፖዲ አንዴ ጠብቀኝ።
እሺ በዲስትሪክት በዲስትሪክት ቤት መሰለኝ።
ገቡ
በቃ እዛው መልሰው እሺ። ከዛ
ይኸው ላገናኝሽ ፍቅር። አይ፣ ነው ሴትዮዋ አይ እኔ እንደመለስ አይደለም እኔ ሳይሆን ሌላ አዎ።
ሰው እናወራለን። እኔ በቃ አስተላልፍ ይኸው መልሻለሁ መልሻለሁ። ደውይላቸው